ሄሎ ሄሎ፣
አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
አሁን ደውለው ነበር።
መንገደኛ ነው?
አዎ፣
እሺ።
እሺ፣
እንትን ነበረ application ኡ እየተጠቀምን ነበር እና ተማሪዎች ነን okay፣ እና እ፣ ይሄ redesigning transportation ኢትዮጵያ ውስጥ ያሉ transportation ኦች ተብለን እም፣ if it works check አድርጉ ተብለን ነው። ይሰራል application ኑ ይሰራል። አዎ፣
በ- በ voice አሁን ለምሳሌ ለ disabled አካል ጉዳተኞች ለሆኑ ሰዎች እንዴት ነው የሚሰራው?
አካል ጉዳተኛ ስለሆኑ ሰዎች እ፣ እስኪ ጠይቄ ንገርሽ። አካል ጉዳተኛ means ለ blinders ወይስ እ፣ blind ም ለሆ- blind ለሆኑ ለምሳሌ አሁን ይህንን application መጠቀም ለፈለጉ ሰዎች okay፣ አካል ጉዳተኛ ለሆኑ
እም፣ እሺ፣ ጠይቅልሻለሁ።